Hello hello ሄሎ ሰላም ነው ሰላም እንዴት ነህ?
አለሁ እ እንትን ነበረ ኦ order ለአሱ ለአሳ order?
ነበረ አዎ ሌላም ይዣለሁ አዎ ሁ- ሁ- ሁለት ነው የያዝኩትና ተቃራኒ ቦታ ነው ደግሞ
order number ንገረኝ።
አምሳ አንድ ሰባ ሶስት
ሀምሳ አንድ ሰባ ሶስት
ሰባ ሶስት አዎ
ጠብቀኝ አንዴ ግ- እሺ ሰ- suspend ብቻ አንተ ኧረ እንዳያረጉ ሀምሳ አንድ ሰባ ሶስት ሌላኛውስ ሌላኛው ቆይ
ስንት ነው? ሌላኛውስ
እኮ ሀምሳ አንድ ስልሳ ስምንት
ሀምሳ አንድ ስልሳ ስምንት አዎ አዎ
የትኛው ነው የሚወጣው? የትኛውን ነው የ- እየሰራለሁ?
ኪጂ ይወጣልኝ የኪጂ
የምን ኪጂ የኪጂ ኪጂ ነው አሁን እዛ እሱ ይወጣልኝ እሱ
ጠብቀኝ አንዴ
ያው-
hello ብርሃኑ አቤት አቤት ከቲጂ ወደ ቀበና የሚሄድ order ወጥቶላ እሺ በቃ እሺ እሺ thank you እሺ